ድርገበ
hello
አቤት፣ ምን ልታዘዝ?
እ፣ ከቱርኳዝ የሶፋ ልብስ እንትን ብለህ ፈልገን ነበረ
እሺ፣ ኮዱን ይነግሩኛል?
እ፣ ማለት ወደ ክፍለ ሀገር ለመላክ እንዴት ነው ይቻላል?
ይቻላል። አዎ፣ በሰባ ሁለት ሰዓት ውስጥ ይደርሱታል።
እ፣ እሺ፣ ቆይ።
ስሞትን ማን ልበል።
ስሜ አበባዬ ጥላሁን
እሺ፣ አበባየው ጥላሁን
ጥላሁን የት አካባቢ ነው የሚገኙት?
ሻሸመኔ።
ሻሸመኔ።
አዎ
እሺ፣ የሶፋው ጨርቅ ነው የፈለጉት አይደለ?
አዎ፣ የሶፋ ጨርቅ እሺ፣ ስልኮት እንትን የደው ሶፋችን እ፣ L ነው ይኖራል ለ L ሶፋ ይኖራል። አዎ፣ okay።
ስልኮት የደወሉበት ስልክ ቁጥር የእርሶ ነው?
አዎ
እሺ፣ በዚህ ስልክ ቁጥር መልሰን ብንደውል እናገኙታለን?
አዎ አዎ ታገኛለህ።
እሺ መልሰን ደውለን ስለ ሶፋው size እና color በተመለከተ እ ደውለን እናሳውቆታለን። ሌላ ማዘዝ የሚፈልጉት ነገር አለ?
በቃ እሱን የፈለግነው እሺ እናመሰግናለን።